ጤና ይስጥልን ቤስት ቤት ረዴት ነው ምን ልርዳው አይሰራም እንዴ ዛሬ?
ምን አይ እንትኑ bet ኡ ይሰራል?
ምን እምቢ አለ እኮ
ምንድን ነው የሚልህ?
ምንም እንትን አይልም። በቃ
VPN ምናምን አብርተህ ከሆነ እሱን አስተካክለው፣ ግን ይሰራል። እኛ ጋር እየሰራ ነው። system እምቢ አለኝ። ምን ያለውንም ያስገ- ያስገ- deposit ያደረኩት ማውጣት አልችልም።
ትችላለህ።
withdrawal ላይ ነው ምን ላይ ዲፖዚት ነው?
deposit አድርገህ ሳትጫወትበት ነው ዊዝዶም የምታደርገው።
እ እንደዛ ማድረግ አትችልም።
ለ- እና ተጫውተ ታዲያ ነው ተጫውተ ነው ማውጣት የምትችለው።
ለጨዋታም እንጂ ከ- ያ- ያረኩትን አይቻልም።
አይቻልም።
ታዲያ እንዴት ነው የሚወጣው ከበላውስ?
ተጫውተ በቴሌ ብር በባንክም ዊዝዶ ማድረግ ትችላለህ።
አዎ፣ ከ- ከአሸነፍኩ ብቻ ከበላው ብቻ ነው
አይ አሁን virtual game ምናምን ስትጫወት እ እየለቀቃለ ይሄዳል። non-withdrawable ላይ ነበረው። withdrawable ላይ እየመጣ ሲሄድ መውጣት ትችላለህ ያኔ።
አየና እሺ